Hello
Hello.
Hello?
Hello, is someone?
ሰላም ነው አባ ሰላም።
እንትኑ መቼ ነው የምንለቅሙ? በእናትህ ቆይ የሚሄድላ ሰውም process ብሎ ምናምን ይቅርታ።
ብር ብር አልተለቀቀልንም።
okay፣ ወጪ ያደረጉት ነው።
ወጪ አድርጌዋለሁ ብዙ አድርጌ process ነው የሚለው አልተለቀቀልንም።
መቼ ነበር ያደረጉት?
ጠዋት
ጠዋት፣ ዛሬ ጠዋት።
አዎ፣
አሁን በደወልበት ቁጥር ነው።
በዚህ ቁጥር አዎ፣ ሁለት ሺህ ብር ነው።
እሺ፣ እሺ፣ check ላድርግሎት። መስመር ላይ ጠብቁ። ሄሎ፣
ሄሎ አባ እ፣ ቻፓ ጋር ነበር የቀረው። እኔ ሪፖርት አደርግላችኋለሁ። እሺ፣ እ? እ?
ሪፖርት እጽፍላችኋለሁ። እነሱ አይተው approve ያደርጉሎታል። እነሱ ጋር ነው የቀረው ቻፓ።
እስካሁን እስካሁን ስደውል ነበር። የሚገርም ነገር በሶስት ሰዓት ውስጥ ሲደውል እነዚህ ተብሏል።
ቻፓ ጋር ነው።
ቻፓ ጋር ነው እናንተ ጋር ደግሞ ቻፓ ጋር ነው ተብሎ አጠቃላይ ማለት ነው።
አዎ፣ እንደዚህ ብዙ በተለይ ወደ ባንክ የተላኩት እንትን ላይ ወደ ንግድ አይደል የተላከው የእርሶ አ
አ ትንሽ delay ነገር አለ እና ብዙ transaction ቀኑን ሙሉ ይውላል። ታዲያ በፊት እኮ እንደዛ አይሆንም።
አዎ maybe ወደፊት ሲያወጡ ገንዘብ በቴሌብር ወደ ቴሌብር ቢልኩት ፈጠን ይልሎታል ትንሽ።
ቴሌብር ይቻላል።
ይህንን አሁን ሪፖርት አድርግላቸው። አዎ አዎ ቴሌብር ትንሽ ይፈጥናል። አዎ አዎ ቀደምም ልጆች ሪፖርት አድርገው እስካሁን አልተለቀቀም።
እስቲ ያንንም check አድርጌ update ካለ አሳውቆታለሁ። እኔ አሁን ሪፖርት እንትን ልኬላቸዋለሁ።
brother ይሄ አንድ ጫወታ ነው የቀረው። የሆነ ተመላሽ ብሮች አሉ አይደል? እነዛ ሁሉ ተጠራቅሞ እኮ ብዙ አለ፣ ግን እስካሁን አልመለሰም።
ተመላሽ የትኛ ደውለን አ
ተመላሽ የስፖርት ነው።
የስፖርት አዎ፣ አንድ ጫወታ በአንድ ጨዋታ fail ያደረገው ብሮች አሉ አይደል? ብሮች አዎ ብር አለ።
ኦዱ አዎ አዎ ኦዱ ከሀያ በላይ ከሆነ አዎ ተመላሽ አለው።
ኦዱ ከሀያ በላይ የሆነ ማለት ነው።
ኦኬ ቴሌግራም ላይ ይላኩል ነው ትኬት አይዲውን ወይ እንደዛ ጆይ ካለ ልማት- ይንገሩኝ። አሁን እስካሁን ድረስ ብቻችኋል እኮ እንዳለ እና በቀደም ቴሌግራም ላይ ሰልማ አልተመለሰም።
የመቼ ነው መቼ የተቆረጡ ትኬቶች ነበሩ?
ቆይቷል። የቆየም አለ እንደዚህ ምናምን ነገር አለ። ዝም ብላ ከአንድ ከዛ ወር በኋላ በፊት ተሳቀቀ ሰው ነው አ ከአንድ ወር ወደዚህ ነው ወይስ ከአንድ ወር በላይ ሆኖታል?
በቃ በዚህኛ ወሩት ማለት ነው።
okay አይ ችግር የላኩልና check እናደርጋለን። እሺ